እንትን ማሽን ተበላሽታብኝ
የእጅ የመለያ ፎቶ
መለያ ካርድ ላይ ያለው ነው አይደለም። TIN number ኦትን ይንገሩኝ።
ነበር ዜሮ ዜሮ ሀምሳ ሰባት ዜሮ ዜሮ ሀምሳ ሰባት
ሀምሳ አምስት ሀምሳ አምስት ሰባት ሀምሳ አምስት ሁለት ጊዜ ነው
አራት የሀምሳ አምስት ሰባት ማለት ነው መጨረሻው።
መጨረሻው።
አዎ እሺ ዜሮ ዜሮ ሀምሳ ሰባት ሀምሳ አምስት ሀምሳ አምስት ሰባት ሰባት እሺ መስመር ላይ ቆይ ጠብቁ።
እ እቱ እንትን ውስጥ ላይ እንትን ትላለህ። አይቀንስም አይጨምርም። አይቀንስም።
ዜሮ ዜሮ ሀምሳ ሰባት ሀምሳ አምስት ሀምሳ አምስት መጨረሻው ሰባት ነው።
አዎ
ቤተሰብ ማን ይባላል?
ዝናቡ አቡባረጋ ሬስቶራንት አዎ ዝናቡ ባድመት ነው።
ሙሉ ስሞትን ይንገሩኝ።
ዝናቡ አንጋ
ዝናቡማ
አንጋ ሀና ማርያም መውጫ ነው። ሰላሳ ሁለት ማርያም መውጫው አዎ
በደወሉበት ስልክ ቁጥር ላይ ነው።
አይ ይሄ ራሱ ብስል እ የባለቤት ነው። አስራ ሁለት አለው አስራ ሁለት ሀያ ሁለት ሀያ
ሀያ ሰባት አርባ ስምንት
ነበር የሆነ ፎቶግራፍ ማሽን
መቀነሻና መጨመሪያ አለች። አይቺ ከሷ ውስጥ ላይ የሆነች እንትን አለች ታሰባለች እና አይቀንስም። በቃ በሰዋር ነው እየቀዳ ያለ አይቀንስልኝም። አይቀ ትዞራለች እንትን እና ውስጥ ላይ ነው ተሰበረች።
ለመለከተው አካላት ስላልፍ መረጃዎች ነገር አለ
ጨርሻለሁ። አዎ ሌላ ጨርሻለሁ።
መረጃዎች ነገር አለ
ሌላ በቃ ሰላም ነው።